እንትን account ላይ የነበረ ብር ነበረ።
ምን አሉኝ?
account ላይ የነበረ ብር ነበረ እና አሁን አት- የለም አታውት ወደ አምስት መቶ ብር
በስልክ ቁጥር ነው
አይደለም አ፣ ሌላ ቁጥር ነው። በሱ አቃ- አል- አልሰራም አለኝ ተደውል።
የቤት ቤት ስልክ ቁጥር ነው ንገሩኝ። እሺ
እሺ ዜሮ ዘጠኝ ዜሮ ሰባት እሺ
ሀያ አንድ እሺ
ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት አዎ እሺ እስከ ስንት ሰዓት ላይ ነበር?
pen- ትናንትና ነው pending ያው withdraw ለማድረግ ነበረ እሺ pending እያለ ነው። አሁን ደግሞ እንዲመለስ ፈልጋለሁ ወደ depo- ወደ እንትኑ ማለት deposit እንዲሆን በምንድን ነው withdraw ያደረጉት?
ራሱ ነው ምንም ሳልመርጥለት ቴሌብር ምናምን አልመረጥኩለትም። withdraw ብዬ ብቻ ስነካው ሄደ። እንትኑ ቆርጦት ከታች withdraw እንትን ላይ የሚ- አስቀምጦታል። ግን ብሩ pe- pending ይላል። request pending እሺ አንዴ መስመር ላይ ጠብቁኝ። እሺ አራት መቶ ብር እና መቶ ብር ነው አይደለ?
አ እኮ በ voucher ነው withdraw ያደረጉት። voucher ኮዱን account history የሚለው ውስጥ ገብተው voucher history የሚል አለ እዛ ላይ ምን የትናንትና ላይ?
ቀን account history
እሺ deposit እሱን ምናምን ምን- ከሚለው በታች account history የሚል አለ
እሺ እዛ ላይ ሲገቡ እሱን- history ከሚለው አጠገብ voucher history የሚል አለ
እሺ
እሱ ላይ ትናንትናን ቀን ሲያስገቡ ያመጣሉታል። voucher code ብሎ ኮዱ አንድ አ።
ፊደል እና አምስት ቁጥር ነው።
አንድ ሺህ አንድ ፊደል እና አምስት ቁጥር
አንድ ሺህ ፊደ አንድ አንድ- አንድ ምንድን ነው ፊደል ያልሽኝ?
አንድ ፊደል እና አምስት ቁጥር
እሺ እሱን ላስገባ እኔ እሱን ኮፒ ያድርጉትና ወደ ኋላ ተመልሰው deposit ብለው በ voucher የሚለውን መርጠው enter code ሲሉት እሱን ኮድ ያስገቡና de- deposit የሚለውን ሲጫኑ ወደ አካውንቱ ይመለሳል ማለት ነው።
እሺ password ነው ራሴ ነው ማስገባው የፈለኩትን የምን ነው እዛ password?
ይሰጠኝ። አይ አንድ ፊደል እና አምስት ቁጥር ያልሽኝ ራሴ ነው ማስገባው voucher ኮዱ ይሰጠኝ።
ራሱ ቀኑን ሲያስገቡ account history ላይ ገብተው voucher history ን የሚለውን ሲነኩ ቀን ሲ- እሺ ቀን አስገቡ ይሉታል። ቀን ካስገቡ በኋላ ራሱ ይጽጽፉ ያመጣዋል። voucher code ብሎ ራሱ ነው የሚሰጡት።
እሺ እሺ እሺ መልካም እሺ እሺ